ጤና ማሊ ባባ
hello ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት አባቴ?
የ- የሆነ ሀይሉክስ አይቼ ነበር፣ ነጭ ሀይሉክስ ሀይሉክስ ሁለት ሺህ ስንት ነው ያየሁት?
ሁለት ሺህ ብቻ።
ሁለት ሺህ ሞዴሉ
አዎ ፒካፕ ነው።
እ ፒካፕ ነው፣ double አይደለም።
አዎ እኮ አውቄያቸዋለሁኝ።
ሁለት ነጥብ አራት
D4D ነው ቶይሌቴ ነው እ እ ሁለት ሚሊዮን አራት መቶ ሺህ ብር
D4D ነው ቶይሌቴ ነው
ሪፖርት ነው።
D4D ነው። እና ቀርበን ማውራት እንችላለን። ዋጋ ድርድር አለው አይደል?
እኮ እ፣ በባንክ ነው በ cash ነው?
እሱን እናወራለን፣ ችግር የለም።
አይ አዎ፣ በ- በ- ማለት በ- በባንክ ሲሆን ይዘውልን የሚመጡት ነገር አለ።
እ እ በባንክ ሲሆን ይዘውልን የሚመጡት አለ። ከእርሶ okay፣ የምንፈልገው document ኦች አሉ።
አ በባንክ ሙሉ ለሙሉ በባንክ ይቻላል እንዴ?
ሙሉ ለሙሉ ባንክ አይሆንም። ቢያንስ ከሁለት ነጥብ አራት የምናወጣለው ስምንት መቶ ሺህ ባንክ ብን- እናያይዝሎታለን። ቀሪውን cash ከፍሉናል። ያ ማለት አንድ ነጥብ ስድስት cash ከፍሉናል።
okay ናደር አዎ።
ዋጋ ድርድር አለው።
cash ከሆነ ድርድር ይኖረናል። በባንክ ከሆነ ግን እንደዛ ነው።
okay እሺ፣ እደውላለሁ መልሼ።
እም።
አድራሻችሁ እዚህ እንትን ጋር ነው? የቱ ጋር ነው? እ?
እኛ የምንገኘው ሁለት branch ያለን አዲስ አበባ ላይ መስቀል ፍላወር ናዝራ ሆቴል አዎ።
ፊት ለፊት
አ እና ፓስተር ፓስተር አደባባይ ፊት ለፊት እንገኛለን።
ያ እሺ፣ አመሰግናለሁ።
እኛም እናመሰግናለን አባት።
እሺ።